ጤና ይስጥልኝ። ጋርደን ሲቲ ነው። እሺ ደንበኛችን ከ ArifPay ነው የምደውልሎት። ረዴት እባላለሁ።
አሪፍ እሺ የእርስዎን ስም ማን ልበል?
ሙርሲ
እሺ ደንበኛችን እ POS ኡን እ እየተጠቀሙት አይደለም። ምንም አይነት transaction እያሳየን አይደለም። ላለፉት ሶስት ወራት ያጋጠመው ችግር ካለ ለመጠየቅ ነበር። መስመር ላይ ያሉ መስመር ላይ ያሉ ደንበኛችን